Hello
ገበሬ ነው ገቤ food?
አዎ።
እሺ ከቢዲ ነበረ የምደውለው።
እሺ
በ order number 83 66 95 order ታዛችሁ ነበር።
እ ይቅርታ ደግሚልኝ። ስንት አልሽኝ? ይቅርታ order number ኡ አልሽኝ?
Hello 83 66 95 እሺ
69 order ታዛችሁ ነበር አይደለም? combo salad አንድ፣ ክትፎ ጥሬ አንድ እና ጥብስ አንድ አዎ።
ተሰርቶ አልቋል አይደለ? order ኡ አ ጨርሳችኋል?
ወደ ወደዚህኛው ስልክ ሳይሆን እንደውም ቀጥታ በገበሬ ስልክ ነው የታዘዘው አይደለ?
አይ ተሰርቶ አልቋል አይደለ? driver ኡ ደርሶ ነበር እ፣ ተሰርቶ ኦ።
ቁጭ ብሏል። ግን የሚሰጠኝ ሰው አጣው እያለኝ ስለሆነ ነው።
እሺ አንዴ እኔ እንትን ጋር ወጣ ስላልኩ ነው ኪችን አንድ ደውል
ደውል ናቸውና ያልሽኝ ኦርደር በጣም አዎ።
ይመጣል ብዬ እኛ መስጠት አንችልም። የምትሰጠዋ ልጅ ትምጣና ትሰጥሃለች። ግን ኦርደሩ ተሰርቶ አልቋል እያሉኝ ነው ሳለኝ።
እስኪ አንዴ ካመልሽ እንደው
እሺ